አሉ ሄሎ፣
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ሹር catering።
አዎ
እሺ፣ እኔ ከ WePlus Solution ነው የደወልኩት።
እሺ
እ፣ ባለፈ ሳምንት አውርቼዎት ነበር እና ስለ WePlus Solution እና እ- እ?
register online ላይ register አላረጋችሁም እና
ኦ፣ እሺ።
application WePlus Solution Provider የሚል ምንድን application ነው የሚለው?
WePlus አዎ Solution አናግረሽኝ ነበር። ዊ ዊ ዊ ፕላስ ሶሉሽን ዊ አ ዊ ዊ ፕላስ ሶሉሽን ፕላስ በምልክቷ ነው ወይንስ ስታይል spell ተደርጎ?
በወርድ በወርድ ነው እሺ ዊ ፕላስ Solution Provider
ዊ ፕላስ ወይም- ሶሉሽን ፕሮቫይደር ወይም ደግሞ በዚህ ስልክ የሆነ link እንላክሎትና ገብቼ ሊያ ጥሩ።
ታደርጋላችሁ።
እሺ እሺ ይላኩልኝ።
መልካም ቀን።
እሺ ለሁላችሁ።